ጤና ይስጥልኝ ቤስት ቤት ዲቦራ ነኝ። እባክዎ ምን ልርዳዎ?
withdrawal request እንትኑ አይሰራም። ምንድን ነው?
withdraw እያደረገልህ አይደለም?
አይ request ሲደረግ ማሳየት አለበት አይደል እንዴ?
okay withdrawal request ኡ አይመጣም።
አዎ እሺ ሁሉም ጋር ነው። እሺ እንትን ነው አሳውቀናል። ይስተካከላል። ትንሽ ጠብቀን ለ provider ኦች አንድ አንድ አሳውቀናል። እም? ሌላ ምን አልከኝ? ይቅርታ።
አንድ withdrawal እሺ check ላድርግልህ።
እሺ ይሄ ነው የቤስት ቤት ቁጥር አሁን አዎ የደወልክበት።
አዎ አዎ ስንት ብር ነበር ያደረግከው?
ሶስት
ሶስት ሺህ አዎ ሶስት እሺ ትንሽ ጠብቀኝ መስመር ላይ ሌላው ወይ ወደ ቴሌብር ነው አይደል? ሌላ እኮ በሳንቲም ፔይ አዎ አዎ ገብቷል። እሺ balanced ነው check አድርገው።
እሺ እሺ።
ሌላ አለ?
የለም የለም እሺ እናመሰግናለን። መልካም check ምሽት ላድርግ ይሁንልህ። እሺ
አልገባልኝ ምን ይጋ አልገባ
እስቲ refresh አድርገህ ቴሌብር ሞክሯ። ምክንያቱም balanced ነው የሚያሳየኝ እኔ ጋር።
አይደለም ተደጋገመብኝ ብዬ ነው እኮ ታውቂያለሽ።
እሺ አሁን አሁን ለምሳሌ ከዚህ ሶስት ይኸውልሽ ሶስት withdrawal አራት ነው። አንደኛው አራት ሺህ ነው። አንደኛው አንድ ሺህ ነው። አንደኛው ሁለት ሺህ ነው።
ሁለት ሺህ አራት ሺህ አንድ ሺህ የመጨረሻ ሶስት ሺህ ነው። የመጨረሻ አዎ፣ ያደረግከው ከነዛ ሶስት ሺህ ነው ውስጥ check ማለት ያደረኩት።
ነው።
እሺ ከነዛ ውስጥ ቅድም አሁን የገባኝ ከአራት ሺህ እና ከአንድ ሺህ ገባ። ሁለት ሺህ ግን የለም አልገባም።
እሺ ሁለት ጊዜ ነው ሁለት ሺህ ሁለት ሺህ ራሱ አንድ ሁለት ሶስት አራት ጊዜ no ነው no no እነሱን ታያቸው።
እሺ የትኛው እንዴ ከእነሱ ውጪ ተከታትለው ያሉት አራት ሺህ አንድ ሺህ ከዛ ሁለት ሺህ አለ።
እሺ ያለው እንዴት መሰለክ ሁለት ሺህ መጀመሪያ ከዛ አራት ሺህ ከዛ አንድ ሺህ እና ከዛ ሶስት ሺህ አዎ ነው ያለው በቃ እንደዚህ ከአራት ናቸው።
ሺህ በፊት ያለውን እንዲያው ሁለት ሺህ ከሱ በፊት ያለው የመጀመሪያ ሁለት ሺህ እሱ ጋር እኔ እ ጋር አልመጣም።
እሺ አሁን የምትይኝም balance direction ሶስት ሺህ አልገባም። ያው ሌላ እኔ ጊዜ እኮ ጋር ወዲያው አየር ላይ ከአንቺ አዎ ጋር communicate እያደረኩ ይገባል።
አዎ አዎ እ ቆይ አንዴ ጠብቀኝ ነው እሺ እም። በጣም ይቅርታ እሺ እኔ ነኝ የተሳሳትኩትኝ
እሺ
አሁን check አድርገው እስኪ ሶስት ሺህ የትኛው ሶስት ሺህን
እሺ ያቺ የ- ቅድም ያልኩሽ check ሁለት ታደርጊኛለሽ?
ሺህን ሁለት ሺህ አዎ እሺ ያው መጀመሪያ ሁለት ሺህ withdraw አደረኩ። ከዛ እሺ አራት ሺህ አዎ ከዛ አንድ ሺህ ነው ያደረኩት። ሁለቱን receive አድርጌያለሁ። አራትና አንዱ አራት እና አንድ አዎ፣ ግን ከሱ በፊት የነበረውን ሁለት ሺህ receive አላደረኩም እና ደውዬላቸው እም።
ነበር እ፣ የለም ምናምን ምናምን ሲሉኝ እም፣ እሺ like አሁን ሁለት ሺ withdraw ስታደርግ አንድ ሺ አምስት መቶ አንድ ብር የቀረ ሰዓት ከሆነ እሱኛው እም፣ ሁለት ሺ ገብቷል balanced ነው የሚለው።
እም፣ ሶስት ሺውን ግን አሁን እም፣ ነው አሁን እያወራሁ ነው confirm ያደረግኩት ሁለት እም።
ስለነበሩ ተሳ- እኔ ነኝ የተሳሳትኩት። የሶስት ሺውን የሁለት ሺው ግን ገብቷል። ሶስት ሺው ገባልክ፣
አዎ አዎ ሁለት ሺዋም balanced ናት ገብታለች።
እሺ፣ በቃ እሺ፣ ያውና ጥያቄ ካለ ደውልልኝ እመልሳለሁ።
እም።
እሺ አመሰግናለሁ።